hello ጤና ይስጥልኝ ቤተሰብ ቤትራሄል ነኝ። በኮም ልርዳው?
ይሄ ትኬት እንትን ለማስለቀቅ ብዬ ነበር።
እሺ አንዴ cashier ኮዱ ንገረኝና check ላድርግልህ።
አስራ አንድ ሰማንያ ስድስት እሺ አንድ
ዘጠና ስድስት አስራ አንድ ሰማንያ ስድስት ዘጠና ስድስት እሺ ስልሳ ስምንት እሺ ሁለት መቶ ብር አለው።
እሺ እሺ አንድ ክለብ ነው ይጣለኛል።
አዎ አዎ አንድ ክለብ ብቻ ነው።
እሺ ሌላው ማይልህ አለ?
አይ የለም።
እሺ ስለደወልክ እናመሰግናለን። መልካም ቀን።
እሺ